ጤና ይስጥልኝ ኮልድ ስቶን። ጤና ይስጥልኝ ኮልድ ስቶን።
ሄሎ
ሄሎ ይሰማዎታል?
ሄሎ
ሄሎ ጤና ይስጥልኝ ኮልድ ስቶን።
አዎ
እሺ ሶሰናይት ነው አሪፍ ቤ ነው የምንደውልሎት ማለት ይባላለሁ።
ይቅርታ የ- የቦሌውን branch ከሆነ ስልክ ሰጥቻችሁ ምን ነበረ አለኝ?
በቀደም ለቦሌው branch ከሆነ ስልክ ሰጥቻችሁ ነበረ። ሌላ ሰው ተቀይሯል። እሺ
እሺ ስልኩን ይሰጡኛል የተቀየረውን።
እሺ
እሺ ተጠብቅ
እሺ ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት አስራ አንድ አስራ አንድ ዘጠና አራት አስራ ሁለት ዘጠና አራት አስራ ሁለት አዎ እሺ።
አዲሱ
ማነው ስሙ?
አዲሱ አዲሱ። እሺ እናመሰግናለን። መልካም ቀን።